አግዘኝ አምላኬ ጠላት እንዳይጥለኝ፣ ደካማ ነኝ እኔ አንተ ካልደገፍክኝ። አንተ ስለሆነ መቆም መራመዴ ጉዞዬ እንዲቀና ቅደም በመንገዴ። አግዘኝ አምላኬ ጠላት እንዳይጥለኝ፣ ደካማ ነኝ እኔ አንተ ካልደገፍክኝ ስለሆነ በቆም መራመዴ ጉዞዬ እንዲቀና ቅደም በመንገዴ መጀመሪያ አይደለም ፍጹም እርካታዬ